ጤና ይስጥልን ቤት ቤቴን የምልዳው
የተበላ ጥቂት ልነሳ።
እስቲ ካሸር ኮድ ንገረኝ።
ሁለት ቁጥር ነው።
ሄሎ
ሁለት
እሺ፣ ሁለት ኤፍ አስራ አንድ ሁለት ኤፍ አስራ አንድ ሲ አራት ኤ ሲ አራት ኤ
ዘጠና አምስት ቢ ሰላሳ ሁለት ዘጠና አምስት B ሰላሳ ሁለት
አስራ አራት አስራ ሶስት አስራ አራት አስራ ሶስት
ስድስት B ሁለት ስድስት B ሁለት
ስድስት B ሁለት B ሁለት ልክ አይደለም።
ሁለት ኤፍ አስራ ኦኬ
ሁለት ኤፍ አስራ አንድ
ሁለት ኤፍ አስራ አንድ
ሲኢ አራት ኤ ሲ አራት ኤ
ዘጠና አምስት አምስት ዘጠና B
አምስት ዘጠና አምስት B ዘጠና አምስት ዘጠና አምስት ቢ ቢ
ሰላሳ ሁለት ሀያ ሰባት
ሰላሳ ሁለት አንድ A
ሀያ ሰባት
አይ ሀያ አንድ A
ም፣ ስማ ቴሌግራም ላይ ላክልኝ check ላድርግልህ።
ለምን እሱ ቲኬት ID ውን ቴሌግራም ላይ ላክልኝ check አድርጌ እዛ ላይ መልስልሃለሁ።
እኮ ቴሌግራም ነው ብለኸኝ ነው ያላቸው። የት ጋር ነው?
ዜሮ ዘጠኝ ዜሮ ሶስት
እሺ
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አስራ ሰባት አ- ሰላሳ ሰባት አርባ ሰባት
እሺ እሺ እሺ
Mm.